आला ሄሎ
እታ ይሰማል?
ይሰማል።
እርማት ኦኬ።
መማር አለበት።
እ እ
ዘፈን መስማት እምቢ ብሎ ነው።
ዘፈን መስማት እምቢ ብሎ ነው። ዘፈን መስማት እ ዘፈን መስማት ፈልገሽ ነው?
አዎ
ዘጠና ሁለት ዘጠና ሁለት ስልሳ ሁለት ደውለሽ
እም ይመጣልሻል። ሬዲዮ ስርጭት ይባላል።